hello ጤና ይስጥልን Best Bet
ሄል ሄሎ
አ፣
ጤና ይስጥልን Best Bet
ሰላም ነው።
አለን አለን ሰላም ነው አ፣ ይሄ Best Bet ን ለመክፈት ነበረ ሀሳቤ እሺ
እ?
ይቻላል መካተሽ ምን agent ለመሆን ነው አይደል አሀ agent ለመሆን ነው የፈለግከው አዎ የት ነው ቦታው
አ፣ እዚሁ
እ?
ቦታው አዎ
ቦታው እዚሁ አዳማ okay ይቻላል በቃ
ይቻላል። አ?
አ
እንዴት
የትኛውን ነው የፈለግከው virtual ኡ ነው ስፖርቱን ነው
virtual ነው?
በቃ virtual ኡ ሰማንያ አምስት አስራ አምስት ነው ሰማንያ አምስት ለአንተ ነው አስራ አምስት ለኛ ማለት ነው
ስፖርቱ
ስፖርቱ ስልሳ አምስት ሰላሳ አምስት ስልሳ አምስት ለኛ ሰላሳ አምስት ለአንተ
የቱ ይሻላል ታዲያ?
ያ እሱን አንተ ነው የምትመርጠው። አንተ ስለሆንክ agent የምትፈልገውን ትመርጥና እ፣ በ cash ወይም በቼክ የምታስይዘው ብር ይኖራል። በ- በ cash ሰላሳ አምስት በቼክም ሰላሳ አምስት ሺ በአንዱ ማ- ብር አስይዘህ ከዛ መጀመር እንችላለን።
okay አ፣ እና እኔ በኦንላይን ነው መጫወት የፈለኩት ነው።
okay register ማ- ለማድረግ ነው የፈለግከው?
አ፣
okay register ለማድረግ best bet dot bet ላይ ገብተህ account መክፈት ትችላለህ ጉግል ላይ።
አ፣ account እኮ ነው የፈለኩ።
አዎ፣ በቃ account መክፈት እምቢ ብሎህ ነው አ፣
እሺ እንትን register የሚለውን ነክተኸዋል?
አ፣ ነክቼ እ፣ confirm ሆኖ እምቢ አለኝ።
okay register የሚለውን እንትን ከሆነ ስልክህን ስታስገባ ዘጠኝ ብለህ ነው የጀመርከው።
አዎ እሺ password ስታስገባ ደግሞ የመጀመሪያዎቹን ሁለት ፊደል አድርጋቸውና የመጀመሪያውን capital letter ሁለተኛውን small letter አድርገው እ፣ ከዛ አምስት ቁጥሮችና አንድ symbol ወይ ኮከብ ወይ መሰላል ጨምረህበት አጠቃላይ ስምንት በዚህ መሰረት መክፈት ትችላለህ። እሺ confirm ውስጥ
ምንድን ነው confirm ውስጥ እሱ confirm እሱንም ደግሞ አዎ ራሱን ነው የምትደግመው ራሱን password ማለት ነው።
እሺ እሺ አመሰግናለሁ ችግር የለውም።
እ።